ሄሎ ጤና ይስጥልኝ ዲራ አቤት አቤት ጤና ይስጥልን። አማን ነው ጤና ይስጥልኝ
አለን። እንትን የሶፋውን ሶቱን ለማየት ፈልገን ነበር፣ አያስታውቅም። ጥሩ
እሺ ኮዱን መለየት ይችላሉ
ኮዱ ነው አያውቅም። መልስ እያለ
ኮዱ እ የሶፋ በዝበጅ የሚዘወረው
እሺ እሺ አይታይም እና ልንለየው አልቻልንም። እንትን የሶፋውን እሺ እሺ የሱፎ እሺ ስሞትም አለ ልመዝግቦት መልስ
እሺ ሽመልስ ከየት ነው ሽመልስ ደሴ
ደሴ
አ
እሺ ሽመልስ እ የደወሉበት ስልክ ቁጥር ሰው ነው እ አዎ
እሺ እ ስለዚህ እኛ ኮዱን ችግር የለውም እ በእኛ በኩል እናስተካክለዋለን የሶፋ ጨርቅ ለሚፈልጉት አይደለም የሶፋ ልብስ አዎ
እሺ እሺ ስለዚህ ችግር የለውም እመዘግቦታለሁ እኛ ከ marketing department መተን ደውለን እንሳውቆታለን እሺ እሺ እሺ እናመሰግናለን